ሄሎ ጤና ይስጥልኝ።
አቤት አቤት መልታቤት
ሄሎ
አቤት አቤት ሄሎ ድር ገበያ ድር ገበያ ምን ልታዘዝ?
ምንድን ነው ስልክ ጥራት የለውም
ይሰማል?
ሄሎ
አቤት አቤት ይሰማል? ሄሎ
አይሰማም ይቆረጣል ሰዓቱ የ ሄሎ ምን ሄሎ።
ልታዘዝ? ሄሎ